ጤና ይስጥልኝ ቤት ረዲስ ነኝ ምን ልርዳው?
አይ account ለመክፈት ነበር።
አቤት account ለመክፈት እሺ Bet Bet dot bet ብለህ ገብተሃል።
አ
ከዛ ስልክህን ስታስገባ ከዘጠኝ ጀምሮ ታስገባለህ።
እሺ ከዛ password ስታስገባ አንድ capital letter symbol እና እ, ቁጥሮች መኖር አለበት። symbol ማለት የጥያቄ ምልክት ምናምኑ ማለት ነው።
አሁን ምን ምን ምን እንደማስገባው መጀመሪያ መጀመሪያ እ, register ትለውና ስልክህን ከዘጠኝ ጀምሮ ታስገባለህ።
ከዛ
ከዛ